ጤና ይስጥልኝ ዋሽንግተን።
ጤና ይስጥልኝ ከሆስፒታል ነው የምደውልልሽ።
እሺ ከየት ሆስፒታል?
ከዳግማዊ ምኒልክ።
እሺ
MRI brain MRI ፈልገን ነበር።
እሺ
ስንት ነበር?
with contrast ነው ወይስ with without ነው?
ዊዝ ዊዝ አ ስምንት ሺህ ስድስት መቶ
ስምንት ሺህ ስድስት መቶ እሺ አዎ።
እሺ እሺ አምቡላንስ ከፈለጋችሁ ተመልሳችሁ ደውሉልን።
እሺ እናቴ እሺ እሺ እሺ